Adana Steel District.
Bueno, Beni geçen günlerde
አሁን ቦቢ ጋር ያቆኝ አይደለም?
ወደ ቤት አስገብታ ነው ብር
አዎ፣ ወደ ቤት ቤት ዲፖዚት አረኩኝ አረኩኝ አይደለም?
እሺ የኔ ቁጥር እዚህ ላይ ዜሮ ዜሮ ዘጠኝ አለም ዘጠኝ ሰማንያ አምስት ማለት ሲገባው አንድ አምስት ሁለት ይሰምራል። እናንተ ምን ያደረጋችሁ ብትመስለኝ አንድ አምስት ሁለት ምን ስታደርግ ነው
ዲፖዚት ማድረግ ለማስገባት ብር ከምን ላይ ዲፖዚት ለማድረግ ከሌላ ላይ ነበር በዛ ጊዜ ማድረገው ከራሱ ሞባይል ብሎ እዚህ ጋር ራሱ ሞባይል እንጂ መጠቀም አትችልም።
ምን አልከኝ
የራስህ ሞባይል እንጂ ከሌላ ድቦ ማድረግ አትችልም።
ሌላ አይቻልም አዎ ተመሳይ አይ ሆኖ እና እሺ እሺ የኔ ቁጥር ላይ አንስብኛ ሁለት አምስት አንድ የምለው አምስት አንድ ችግር የለውም እሺ ዜሮ እንደማለት ነው
ዜሮ ዘ- በዜሮ ዘጠኝ መባየት አይቻልም። ዘ- ዘጠኝ ሰማንያ አምስት ሀያ ስድስት ዘጠና ሁለት አይሆንም ነው መሆን ያለበት።
ችግር የለውም ከዛው account ነው ሁለት አምስት አንድ እንጂ ብለህ መድረስ እንዲህ ይላል return ይላል እ እ return ይላል እንዲህ ይላል ለምንድን ነው ምን ይላል return return
return እም፣
ከምን ላይ ከቴሌ ብር ላይ deposit ለማድረግ ሞከረ ነው አዎ እኮ ይሰራል እኮ ብሩን አስገባና ከዛ deposit ስትለው pin code አስገባ ይላል አይደል የቴሌ ብር account ስልክ ላይ አዎ እ- እ- እሱ እንደሆነ እሺ እሺ ቆይ ቆይ አይ ከሌለ ነው እንደዛ የሚችለው እስኪ ድጋሚ ሞክረው አየሁ አየሁ አየሁ